hello
አቤት።
ሰላም ጤና የምን?
ይስጥልኝ ሰላሜ?
ጤና ይስጥልን። ይሄ ቁጥር የምንድን ነው? ግን ለሚ- የ message message ጋር ገብቶ ነው።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
የምን ሽልማት?
የቴሌቪዥን game game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አስገቡዋ። ምንድን ነው ችግር አለ እንዴ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
ወይስ ኦሮምኛ የለም?